ያደረገው አቤት! የምን መርዝ ነው? እንደንትን ነው የሚጠራው ታውቃለህ?
ሄሎ
ሄሎ አቤት
ሄሎ ሄሎ ሄሎ ዳኛው ሰላም ነህ? እንዴት ነህ?
ደህና እግዚአብሔር ይመስገን ደህና ነኝ አለ ከኢትዮ ቴሌኮም ነው የምደውልልህ። ለምን ሰላሳ ደውዬልህ ድምፅ አይሰማንም። ለዛ ነው ደውል አዎ እያነሳሁት እንትን የለውም ምን ልታዘዝ ድምፅ የለውም። አዎ እ፣ የ- ሰላሳ የስማርትፎን ተሸላሚ ነህ አይደለ? ደውልልሃለሁ።
አዎ አዎ አዎ፣ እንትን ነው እ፣ ነገ ሐሙስ እ፣ ከሊሴ ገብረ ማርያም አጠገብ የሚገኘው ኢትዮ ቴሌኮም አዎ።
ታውቀዋለህ አይደለ? ስምንት ሰዓት እንድትገኝ ከሰዓት ስምንት ሰዓት
እሺ እሺ ከሰዓት ስምንት ሰዓት አዲስ አበባ ከሆንክ ወይም እሺ።
ውክልና ካለ ሊወከልህ ስምንት ሰዓት ትገኝ እሺ፣ እዚህ እሺ እሺ እሺ፣ ዳኝ እሺ፣ እሺ።
ሰላም ዋል። እሺ፣ አሜን ቻው።
ሰላም እሺ እሺ